No.
Hello? Hello?
አይሰማሽም?
አዎ ይቆረጣል። ያሉበት ቦታ ይከሳል።
እሺ፣ አሁንስ ወጣ ብያለሁ።
አሁን ይሰማል።
እሺ፣ ተቀምጧል እንደ የክላስ ሄሎ
ያሉበት Hello?
ቦታ ነው መሰለኝ። ወይ ያንቺ ይሰማኛል?
ይሰማኛል፣ የእኔ አይሰማሽ?
አዎ ያሉበት ቦታ ነው መሰለኝ። ይቆራረጣል በመሀል በመሀል ድምፆች።
እሺ፣ አሁንስ አይሰማም?
አሁን ይሰማል። አሁን ጥሩ ነው።
እሺ፣ class ኡ ተጀምሯል እንዴ?
የአቀባበል ፕሮግራሙ ተጀምሯል። አዎ
Okay። እ፣ መ- መ- እንትን ማለት እችላለሁ? join ማድረግ እችላለሁ? አሁን እ፣ ከተመዘገቡ ይችላሉ No no፣ አልተመዘገብኩኝም።
እ፣ እኮ ተመዝግበው ነው እ፣ እንትን የሚሉ Okay። እሺ፣ ምን ያክል ነበረ ክፍያው?
እ፣ ዛሬ እ?
ከተመዘ- ከ- ዛሬ ከተመዘገቡ አስር ሺህ ብር ነው። ከዛሬ በኋላ ከሆነ ግን discount አችን ያልቅና
አ አምስት ሺህ ብር ይሆናል። እስከ ዛሬ ድረስ ነው discount አችን።
የሚቀንሰው በምን ያክል ጊዜ ነው የሚቆየው ትምህርቱ?
ሶስት ወር ሶስት ወር ነው።
አዎ።
Okay እሺ እሺ ነው። የት ነበረ? አብ- አበሩ ህንፃ ነው አይደል? ካልተሳሳት አይ እ፣ ትምህርታችን እ፣ ዋናው ትምህርት የሚሰጠው ሀያት እ፣ ሀያት ከሱ ሲኒማ ላይ ነው
አ፣
ዋናው ትምህርቱ ማለት ነው። የዛሬ መክፈቻ ፕሮግራማችን ግን ሲኤምሲ ነው።
Okay እሺ እሺ በቃ ስለዚህ አሁን መመዝገብ የሚችሉ ከሆነ ፕሮግራማችን ገና ስላላለቀ እዚሁ መጥተው በአካል ተመዝግበው ወደ ፕሮግራሙ መሳተፍ ይችላሉ።
እሺ